Hello hello yeah
አቤት ብሩክ ቴሌግራም ላይ ልቆልን ነበር አልመጣልኝም ብላለች ብሎ ነው።
እ?
ገብ- ገብቼ ሳየው accept አልተባለም አይተሙ
የማን ነው
ማህሌት የምትባል customer ነች። ብሩክ ነው ቴሌግራም ላይ የላከው።
እስቲ በቃ ኪሎ ምናምን ክፍሉን ስሪውና accept አልተባለም። ላስገባው complain ምን ላይ ነው እ፣ ችግር የለውም ምልክት አድርገሽ ቀይ ምንም አስገቢው ችግር የለም እሺ ማኗል ብዬ ጽፍበታለሁ። እሺ፣ እሺ።
እሺ ያው።